በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቼም ቢሆን አይሁድ ምልክትን፣ የግሪክ ሰዎች ደግሞ ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 22።
እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በደል ያረገውን ኢየሱስን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በደል ያረገውን ኢየሱስን እንሰብካለን። ጥላቻ ጦር አይደለም ትጥቆ፣ በቀላ ጥብ አይደለም ስንቆ፣ ትሕትና ፍቅር ነው ወትሮ ለአምልኮ የጣለን ከስሮ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በደል ያረገውን ኢየሱስን እንሰብካለን። ሊገዛን ደሙን መነዘረ፣ በሞቱ መውጊያውን ሰበረ። ቀሚሱ ዕጣ ሲጣልበት ተገፎ ዓለም አጌጠበት። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በደል ያረገውን ኢየሱስን እንሰብካለን። ያልያዘው ሞትና መቃብር ያረገው በግርማ በክብር በአባቱ ቀኝ የተቀመጠው ኢየሱስ ለዘላለም ያው ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በደል ያረገውን ኢየሱስን እንሰብካለን። ፍጹም ሰው ፍጹም አምላክ ሆኖ በፍቅሩ ዓለማትን ከድኖ ነፍሳትን ከሲኦል ዘረፈ። በደሞ ሕያው ታሪክ ጻፈ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በደል ያረገውን ኢየሱስን እንሰብካለን። ለእናቱም ለአባቱም አንድያ ውድ ነው የሌለው መተኪያ ለፍቅር ነፍሱን ያልሰሰተ አንድ ሆኖ ስለ ሁሉ ሞተ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በደል ያረገውን ኢየሱስን እንሰብካለን። እኛ ግን የተሰቀለውን ክርስቶስ